ሰላም ወዱ
እግዚአብሔር ይመስገን።
እንደምን ነህ?
አለን ጥሌን ነኝ ጥላሁን ነኝ ጥላሁን ነኝ። አላ- አላወከኝም አይደል?
ጥል
እንደምን ነህ?
እንዴት ነህ?
ሰላም ነው?
አለን ጥል
ስራ አሪፍ ነው?
ስራ አሪፍ ነው። በጣም
አሪፍ። እኔ የምልህ እ ፕሪንተር ምናምን safe ነው አይደል? ነገ print ላድርግ ጠዋት መጥቼ
ና ትችላለህ። ጠዋት ና እና print አድርገው።
ጠዋት አድርግና አራት ሰዓት ላይ ፈተና ስላላችሁ ይደርሳል። አ?
አ አ፣ ምን አራት ተኩል አይደል?
አራት ተኩል ነው። አ?
አዎ ትደርሳለህ። ችግር የለውም። አልጨረስክም አሁን ኮርሱን?
እ? እ?
ኮርሱ ገና ነው። ሄሎ
ኮርሱ
እ ትንሽ ይቀራል ይቀራል።
አይደል?
አሁን ገና mid እኮ አልወሰዱም ገና።
አ አ፣ ሂዱን ፈትናቸውና hello hello አሉ